Sorry.
Hello.
ጤና ይስጥልኝ። ጤና ይስጥልኝ። ከ BGI አቤት።
ኢትዮጵያ ነበር የምደውለው። ተቆራረጠ መስመር።
አ፣ ከ BGI ኢትዮጵያ እንትን ነበር የምደውለው።
automa- automatic በደንብ አይመልስም። በራሱ ጊዜ በፊት ይመልስ ነበር። አሁን አውቶማቲክ በረዶ ሲይዝ አይመልስም።
draft machine ኡ ነው አይደለ?
አ አሁን በጣም በረዶ እየሰራ ነው።
በረዶ ይሰራል ደግሞ በቃ ስነቅለው የሆነ ያሞቃል። draft ኡ ልክ ይጣፍጣል። draft ኡ በረዶ ሲይዝ የተነቀለ ጊዜ ደግሞ ያሞቀዋል። በፊት በራሱ ጊዜ ነበር አውቶማቲኩ የሚመልስ።
እህ አሁን እየሰራ አይደለም።
አሁን እየሰራ አይደለም። እሱ እንዲያስተካከሉት እሺ ደንበኛችን ጥያቄዎትን መዝግቤ ለጥገና ክፍል አስተላልፋለሁ። ሌላ የምረዳዎት ነገር ይኖራል?
የለም በቃ ይኸው ሌላ የምረዳዎት ነገር? እሺ፣ ስለደወሉልን እናመሰግናለን። ስለ አገልግሎት ያሉትን ሀሳብ በሚሰሙ ድምጽ በኋላ ያስቀምጡልኝ። መልካም ቀን